እሺ ሰላም ነኝ እባክዎ ምን ልርዳ?
ተፈሪ ነኝ እንትን ያስፈልጋል እንዴ መንበ እኔ ማለት አሪፍ የአካውንት መኖር አለበት እንዴ ምናልባት
አይ ደንበኛችን አያስፈልጉትም።
እንደዛ አሉኝ አፍሮዎች ምናልባት አካውንት ከሌለ ምናምን አሉኝ እም?
ነው ደንበኛችን
እ?
መንገድ ነው ከአንዱ አሪፍ ፔይ ማስተላለፊያ መንገድ ነው እየላኩ ያሉት። ምንድን ነው ያሏችሁ? ወደ አፍሮ ነበር የደወሉት?
አዎ
እሺ ምንድን ነበር ያሉት?
account ምናልባት ካልከፈት ከሆነ ምናምን አ- አሪፍ ፔይ account ምናምን ስለ የለኝም አዎ ምናምን አልኳቸው። እንደዚህ ተጠቅሜ አላውቅም አልኳቸው።
አይ አሪፍ ፔይ account አያስፈልጉትም ደንበኛችን በን- ሲመርጡ ከዛ ላይ አሪፍ ፔይን መንገድ ተጠቅመው ነው የላኩት ነው።
እም። እሺ እሺ፣ ደንበኛችን እኛም በዚህ በኩል ተከታትለን እስ- የ- የደረስንበትን እናሳውቆታለን።
እሺ